hello ጤና ይስጥልን ችብችብ
ጤና ይስጥልኝ። አለሙ ነኝ።
ትላንት ወፍራ አድርጌ ነበርና ጠዋት እየጠበቅኩ ነበር አልመጣም። ምናልባት time ኤን ሌላ ቦታ ላይ ስለሆነ በስልክ ነው order ያደረጉት?
no ዜሮ ዘጠኝ ሀያ
እሺ፣ አስራ ስድስት
ድምጾ ትንሽ ርቀውብኛል።
ዜሮ ዘጠኝ ሀያ እሺ፣ አስራ ስድስት እሺ፣ ዘጠና አንድ አርባ አምስት ዘጠና አንድ አርባ አምስት አርባ አምስት አ
ትናንትና ነው order ያደረጉት?
አ ትላንትና ነው ያደረኩት።
ኮድ ደርሶታል አይደል?
ኮድ ደርሶኛል። ይሁሉማ የ driver ጠዋት ስልክ ነገሩኝ።
ልንገሩት?
ቤት ነው ያልኩት። አሁን አዎ፣ አዎ። ከሰዓት እሺ።
የሚቆይ ከሆነ የሆነ ቦታ ላይ ነው።
እስቲ ደውሉለት። ዜሮ ዘጠኝ ሀያ ዘጠኝ ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ ድጋሜ እሺ ሀያ
ሀያ ሀምሳ ሰባት ሀምሳ ሰባት ወጥቷል አሚሪ- አይደል?
አዎ ወጥቷል። አሚር ይባላል። ይደውሉለት። ይዞት ወጥቷል።
አሚር። እሺ፣ እሺ፣ እሺ፣ እሺ።
አመሰግናለሁ።
መልካም ቀን።
Thank you, መልካም